ቃላለኝ የሚፈጸም አምላኬ ነገረኝ አምላኬ ነገረኝ አምላኬ ነገረኝ ህልማለኝ የሚፈታ ጌታዬ ያሳየኝ ጌታዬ ያሳየኝ ጌታዬ ያሳየኝ መቼም አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር መጀመር አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር እገሰግሳለሁ ወደ አየልኝ ክብር ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ ዮርዳኖስ ቢሞላም ባይቀርም መሻገር ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ ዘልቄ ሄዳለሁ በምድሪቱ ጽፋት ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ በጅምር አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር በጅምር አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር ይጨምራል ገና የቅባቱ ጉልበት ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ አልቆምም ሄዳለሁ ጌታ ብሏልና ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ አይሆንም አልልም ሆኖ ስለማየው ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ በጅምር አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር በጅምር አይቀርም የኔ ነገር ሳጨርስ አርፍም እግዚአብሔር አምላኬ ሲጠራኝ ከዚያ መንደር ለትልቁም ነገር ለትልቁም ነገር ለትልቁም ነገር ኢየሱስ ሲያመጣኝ ከዚያ ሰፈር ለትልቁም ነገር ለትልቁም ነገር ለትልቁም ነገር በሚያልፈው በዚህ ዓለም ነገር ጨከን በልቤ አትሸበር በሚያልፈው በዚህ ዓለም ነገር ጨከን በልቤ አትሸበር ለምን ተበሳጨ ያ ጠላቴ አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴ ስለምን ተመኘው ጠላት ሞቴን አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴን ከዚህም የበለጠ ገና አለ አምላኬ እግዚአብሔር ያሰበልኝ ከዚህም የበለጠ ገና አለ አምላኬ እግዚአብሔር ያስብልህ